የእጁ ላይ ያደገች አግጊ ወልዴ አተወልዳ ሰቆጣ ያደገች እንዳሻዬን ጉን በእጃ ትንኩኛለች በእጃ ትንኩኛለች አግጊ በእጃ ትንኩኛለች ምን ብታስነካኝ ነው የሌለብኝ አመል ምን ብታስነካኝ ነው የሌለብኝ አመል ሐኪም አያድነው አይፈውሰው ጸበል እያደር ባሰብኝ ምን አይነት ነገር ነው እያደር ባሰብኝ ምን አይነት ነገር ነው እሷኑ ጥሩልኝ ማርከሻው ከጇ ነው እሷኑ ጥሩልኝ ማርከሻው ከጇ ነው ገዳዬ ገዳዬ እንዲው ገዳዬዋ ገዳዬ ገዳዬ ገዳዬ ገዳዬ ድረሺ ገዳዬ ድረሺ ገዳዬዋ አጊጊ ነህን አካሌ አርጋ እናነቷን ነህን አካሌ ቢለምድ ገራዬ ነህን አካሌ መደብ እናነቷን ነህን አካሌ ቢለምድ ገራዬ ነህን አካሌ እንደ ጸደይ ካፊያ ነህን አካሌ ዘነበች በላይ ነህን አካሌ እንደ ጸደይ ካፊያ ነህን መውደድ የዘነበች በላይ ነህን ገዳዬ አይ ገዳዬዋ ገዳዬ ድረስ ገዳዬ ወይ ብላ ተወልዳ ወይ ብላ ያደገች ወይ ብላ ያደገች አጊጌ ትንፋስ ላይ ተወልዳ አዳጎ ያደገች እንዳሻዬን ሁን በእጃ ትንኩኛለች በእጃ ትንኩኛለች አጊጊ በእጃ ትንኩኛለች ገና ከጅምሩ ነበረ ቀልቤን ያሳጣችኝ ገና ከጅምሩ ቀልቤን ያሳጣችኝ እየዋል እያደር ምን ጤና ሰጠችኝ ልቤ ሰው መከጀል የማያውቀውን ልቤ ሰው መከጀል ሆነ የማያውቀውን በሷ ላይ ሸፍቶ ሆነ ቀመሰው ምስሉን በሷ ላይ ሸፍቶ ሆነ ቀመሰው ምስሉን እንዴው ገዳይዬ እንዴው ገዳይዬ ድረሺ ገዳየዋ ድረሺ ገዳይዬ ምነው ገዳየዋ እንዲያው ገዳይዬ እንዲያው ገዳየዋ ነይ ነይ ገዳይዬ ገዳዬ ገዳዬ አልጋ ዋና ነቷን ገዳዬ ቢለምድ ገላዬ አካሌ መደብና ነቷን አካሌ ቢለምድ ገራዬ እህን አካሌ እንደ ጸደይ ካፊያ እህን አካሌ ዘነበች በላይ እህን አካሌ እንደ ጸደይ ካፊያ እህን አካሌ ዘነበች በላይ ገዳዬ ገዳዬዋ ገዳዬ ገዳዬዋ ቆሜ ስማሰንሽ ሆነ አንድ በይኝ እንጂ ሆነ ቆሜ ስማሰንሽ አንድ በይኝ እንጂ ልቤን እስረኛ አርገሽ አትበይ ደጅ ደጅ ልቤን እስረኛ አርገሽ አትበይ ደጅ ደጅ ሆነ የኔን አሳርሮ ነው ያንቺ አንጀት ያረፈው የኔን አሳርሮ ሆነ ያንቺ አንጀት ያረፈው የተገራቢጦሽ ነግበኔ ሌላ ያልፈው እንዲው ገዳየዋ እንዲው ገዳየዋ ነይ ነይ ገዳይዬ ነይ ነይ ገዳየዋ የጃምዮ መቃ መሳዩ አንገቷ ጉቺ ጉቺ ብሎ የሚጠራው ጡቷ የሰሜኗ ወሎ ነህ የእጁን አዘነቷ ነህ ዘነበች ልጅቷ ነህ የእጁና ልጅቷ ነህ